አለማየሁ
ጤና ይስጥልኝ።
ጤና ይስጥልኝ። አክሱማይት ራይድ ነው።
ride ፈልገን ነበር ከአዳሀቂ ወደ ኤርፖርት።
አዳሀቂ
አዎ እሺ፣ እንልክላለን።
እኔ የምለው አሁን አይደለም የምፈልገው እና ለበኋላ ትንሽ check ማድረግ ስለፈለጉ ነው ስልካችሁ እንደሚሰራ እሺ፣ ለስንት ሰዓት ነበር ኧረ፣ ኧረ። እም፣ ለስ- ለስንት ሰዓት ነበር የፈለከው?
ለስንት ሰዓት ነበር የፈለገው?
አዎ እ፣ እኛ probably ከአንድ ሰዓት በኋላ ነው የምንፈልገው። አይ እንደሚሰራ ማረጋገጥ ስለፈለግን ነው።
እም፣ ትንሽ በቃ ቆይተን እንደውላለን ድጋሚ።
እሺ፣ ሰው ላይ እናመሰግናለን።
ይገኛል ነው አዎ አለ።
ስንት ደቂቃ ይመጣልኛል በግምት ከደወልኩ?
እሺ፣ እሺ፣ እሺ፣ thank you thank you እሺ